ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎት? ሁሉ ስፖርት ነው ሄሎ ሄሎ ሄሎ ይሰማኛል ይሰማል እንትን ነበር withdrawal አድርጌ በተከታታይ ሁለቴ እስካሁን አልገባልኝም
እሺ ከ transaction history ላይ ያልገባልዎትን screenshot አድርገው በቴሌግራም ይላኩልን
ምን ጋር ነው የማገኘው እንትን ነው ይሄ online game ኦች አሉ ከእነሱ ጋር እንትን ብዬ ወዲያውን ነበር cash out ያልኩት በተለያየ ሰዓት እኮ more የሚል አለ
more የሚለው ጋር ገብቼ ከዛ transaction የሚለው transaction history የሚል አለ እዛ ላይ አገኘ እሱ- እሱም በቴሌግራም ነው አዎ transaction history ውን ከፍተው ባንክ transaction ኡን screenshot አድርገው ይልኩልናል እሺ ወደ ቴሌ ብር ነው ያደረኩት እዛው ጋር ይኖራል አ?
አዎ ይኖራል እሺ
እሺ፣ በቃ